hello ጤና ይስጥልኝ ቲጂ። hello hello እናቴ ሰላም ነው ሰላም።
አለ አንተ ፈልጌ ነበር እርማ ማድረግ በቡድን ማለት ነው።
ቲጂ app ኡን አውርደዋል።
አዎ አውርጄዋለሁ፣ application አውርጄዋለሁ።
ስለዚህ አውጥተው በ app ማድረግ አህ app ላይ ነው order ማድረግ የሚችሉት።
okay። እና ታዲያ እንዴት ነው የማደርገው?
ለምሳሌ የሚፈልጉትን አይተም ይመርጣሉ እዛው ላይ።
እሺ ከዛ create group ይላል።
እሺ ከ proceed የሚል ይመጣል። እሱን ይጫናሉ።
እሺ ከዛ በኋላ የሚፈልጉትን እርሶ የኪሎ መጠን ይመርጣሉ። ከዛ በኋላ location ይሞላሉ። home እሺ።
ከሆነ ሆም፣ ኦፊስም ከሆነ እንደዛው።
okay። ቤት ከዛ እቺ አዎ free delivery የምትለዋን on ያደርጓታል። መቶ ሀምሳ ብር እንዳይቆርጥቦት።
okay። መሳሰል ቆርጣል።
አዎ ስለዚህ እሷ እንዳይቆርጥቦት on ያደርጓታል።
እሺ። በነፃ ነው ማምጣው ማለት ነው። የሂሳቡን ዕቃ ብቻ ነው የግብአቱን ዕቃ ሂሳብ ብቻ ነው የሚቆርጥ ቢሆን ማለት ነው።
እሱም ብቻ ነው አዎ። delivery ው ነፃ ነው። ከዛ እሺ።
በኋላ ክፍያው የሚሆነው በቴሌ ብር ነው።
Okay። እሺ ከዛ በቴሌ ብር ከፍለው ከጨረሱ በኋላ እ፣ አዎ።
ለሌሎች ለሁለት ሰዎች join ያሉት share ያደርጓቸዋል ማለት ነው link ኡን ቴሌግራም ላይ ችግር የለም። እሺ።
ከዛ በኋላ ያው ዛሬ complete ከሆነ ለነገ ይመጣልዎታል ማለት ነው።
ነገ ይደርሳል።
አዎ ለነገ ይመጣል።
እሺ እናቴ፣ እሺ።
እሺ እናመሰግናለን። መልካም ቀን።